arrived ነበር።
አቤት text አድርጌያለሁ ደርሶታል ይመስለኛል።
ይኸው አው አሁን ነው የገባልን። እኛም እሺ በቃ እንደ እንደጨረሱ ዋጋ ተከፍሎ እንደጨረሱ በዚህ ስልክ text ያደርጉልኛል ወይ ደግሞ መደወልም ይቻላል።
እሺ እሺ አመሰግናለሁ።
እሺ በጣም አመሰግናለሁ።